ጥንትም ላይ ሆነልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ መታትሽ ጥልሽኝ ስትሄድም ካልከበደሽ አላስገደድሽም ትዝብት ነው ጥሩ ጥንትም ላይ ሆነልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ መጥላትሽ ጥለሽኝ ስትሄድም ካልከበደሽ አላስገደድሽም ትዝብት ነው ፍቅርም ካልቀደመ ከገንዘብ ከሀብት ቁም ነገር የለም መዋደድ በከንቱ አንቺም አልደብቀው ችዬም አልሸሽግሽ መውደዴ ነው እኔ መቼም የማልፍሽ ባይኔ ሳይሰሰት በጀም ሳልመትነ እማላብሽ ሁልጊዜ በቅኔ ቢከብድም ባይከብድም በምድሩ ለታይ ለአንቺ የምቀርበው የነው ስጦታዬ ቁም ነገር ነው ብዬ ውለታ ነው አላስቀየምኩሽም ቃሌን አክብሬያለሁ በደል ከቁም ነገር ከበዛብሽ አቻሽን ፈልጊ ላንቺ እንደሚስማማ በደል ከቁም ነገር ከበዛብሽማ አቻሽን ፈልጊ ላንቺ እንደሚስማማ በደረቁም ነገር ከበዛብሽም አቻሽን ፈልጊ ላንቺ እንደሚስማማ ጥንትም ላይ ሆነልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ መጥላትሽ ጥለሽኝ ስትሄጂም ካልከበደሽ አላስገደድሽም ትዝብት ነው ትርፉ ጥንትም ላይ ሆነልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ መጥላትሽ ጥለሽኝ ስትሄጂም ካልከበደሽ አላስገደድሽም ትዝብት ነው ትርፉ አንዱ ብሩን ሲቸር ሌላው ጌጥ ያመጣል። የኔ ልማድ አብሮ እምነቱን ይሰጣል። ዛሬም አለኝ ፍቅር ያዝኩት ሰስቼ መቼም ለዚህ በኩል አላውቅም ለፍቼ ቤትማ ነበረ ማዕድ የሚያቋርስ ሰው ነው የቸገረ ዛሬ እኔም ዘንግቶ ከላይ ሰው ቢለምድ ትላንት ወደሽኛል ክፉሽን አልፈቅድም ቁም ነገር ነው ብዬ ውለት ሳኖያለሁ አላስቀየምኩሽም ቃሌን አክብሬያለሁ በደል ከቁም ነገር ከበዛብሽም አቻሽን ፈለጊ ላንቺ እንደሚስማማ በደል ከቁም ነገር ከበዛብሽም አቻሽን ፈለጊ ላንቺ እንደሚስማማ ጸጸቱ እስኪሰማሽ ጨክነሽ ብትኮርጪ ለኔው ይብላኝ እንጂ አንቺ ሰው አታጪ ይሻል ይሆን ብለሽ ከተነሳሽ አንቺ እኔም ሸኝቻለሁ በይደና ሰምች ይሻል ይሆን ብለሽ ከተነሳሽ አንቺ እኔም ሸኝቻለሁ በይደና ሰምች የህልምሽ ሎተሪ ቅዠት ነው አይወጣ ይባስ ይሆን እንጂ የተሻለ አይመጣ ገንዘብ ከሰው በልጦ ከጠቀመሽ ላንቺ አላስገድድሽም በይደና ሰንብች ገንዘብ ከሰው በልጦ ከጠቀመሽ ላንቺ አላስገድድሽም በይደና ሰንብች Thank you.